አምቡላንስ
የውስጡ መስመር የላችሁም?
ሌላ ረዥም አለን።
ቁጥራችሁን እስኪ እስኪ ሙያተኛ ስለሆንኩ አሁን ማስታወቂያ ላይ እንትናችሁን አይቼው የኤመርጀንሲ ሙያተኛ ስለሆንኩ ማስረጃዬን ይዤ እንድመጣ
ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ሰማንያ ስምንት
ሰማንያ ስምንት የአምቡላንስ ሙያተኛ ነኝ። ፓራሜዲክ ነኝ። የብዙ ጊዜ ልምዳለኝ። መረጃዎች አለ። የት ነው ተድላ? ዋናው head office
ዋናው መስሪያ ቤታችን ወ እንትን ጎተራ ወንጌላዊት ህንፃ አጠገብ ያለው ፎቅ ሶስተኛ ፎቅ ላይ።
Okay። ማስረጃ በቴሌግራም ለመላክ በዚህ አገኛችኋለሁ።
አሁን በሰጠው አሁን በሰጠው ቴሌግራም account ላክልኝ።
Okay። እሺ፣ እልክልሻለሁ። አምሳ ዜሮ ዘጠኝ ሰማንያ አምስት አምሳ አምሳ ስምንት አምሳ ስምንት ሰማንያ ስምንት ሰማንያ ስምንት አዎ።
Thank you እኔማ ቤት እሺ፣ በቴሌግራም ልክልሻለሁ።
እሺ፣ መልካም ቀን።
Okay።